ጤና ይስጥልኝ አሪፍ ነኝ ሰላም ነኝ። ዋኮ ምን ልርዳዎ አብሮ ይስጥልን። እንትን ነበር ትናንትና ከቴሌብር ወደ ቤቴክስ ብር deposit አድርጌ ነበርና አየር ላይ ሆነብኝ።
ከቴሌ ብር ወዴት?
ቤቴክስ ቤቴክስ እኛ ጋር ደውላ አስገባው ነበር።
አልለወድኩም።
ደዋለም ስሞትም አልበል ዳንኤል አንዱ አለም
ዳንኤል አበበ አንዱ አለም አንዱ አለም አንዱ አለም ቴሌ ብር የሚጠቀሙበት ስልክ ቁጥር አሁን የደወሉበት ነው። ትናንትና ነው አይደል የላኩት?
ትናንትና ስንት ብር ነው የነበረው?
ሁለት መቶ ዘጠና ምናምን
ሁለት መቶ ዘጠና
ሶስት መቶ ዘጠና ሶስት መቶ ዘጠና አምስት
እሺ እሺ፣ ደንበኛችን በምነግርዎት ስልክ ቁጥር ቴሌግራም ላይ screenshot ኡን ይላኩልን። ከቴሌ ብር ሲልኩ የተላከለትን screenshot ማለት ነው።
እሺ እሺ ዜሮ ዘጠኝ ዘጠና ሁለት
ቆይ አንድ ስልክ እንትን እስክሪብቶ ላውጣ። ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት
ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት
እሺ እናት በዚህ ስልክ ቁጥር ቴሌግራም ላይ ስሞትና ስልክ ቁጥሮትን አድርገው ይላኩልን። እ፣ በእኛ በኩል ተፈቶ ሲያልቅ ደውለን እናሳውቆታለን። እሺ፣ ሌላ ምረዳውት ነገር አለ? ስለደወልን እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን